ሄሎ ጤና ይስጥልኝ መለስካቸው ቴሌቪዥን ሄሎ
ሄሎ ጤና ይስጥልኝ መለስካቸው ቴሌቪዥን
ከሁን አፈየ ደመየት
እሺ መስመር ላይ ጠብቁኝ አንዴ
የአማርኛ የለ ሄሎ
ሄሎ ሄሎ ሄሎ